Привет, вы Георгий.
አላ
ጤና ይስጥልኝ ታድላ አምቡላንስ ሰላም ነው እመቤት
ሰላም ነው።
አለን። እዚህ ካራቆሪ ኮንዶሚኒየም አንድ ሰው በጣም አሞብን ነበረ። ይተባበሩና
ከካራ ሄሎ።
ካራቆሪ ካራ ኮ- ኮንዶሚኒየም አ
የት- አጃም አየር- ገብርኤል መግቢያ አዎ አየር ጤና አልፈሽ
የት ካራ።
አካባቢ ነው መሄድ የሚፈልጉት?
እ፣ አለርት ነው
አለርት ክትትል አለው።
አዎ ትክክል አላቸው
እዛ ቢሄዱ ይቀበሉታል።
እ እ እዛ ቢሄዱ ይቀበሉታል ወይ?
አዎ ክትትል አላቸው። ያው እንግዲህ የሚሆነውን ያው ሲደርስ የሚታወቀው ነገር አይታወቅም። ክትትል አላቸው። እዛው ነው የሚከታተሉት።
የምን ታካሚ ናቸው?
አ፣ የልብም የዚህም ደም ግፊት ምናምን የተለያየ ያው እኔ ጤና ጣቢያ ሆኜ ነው የደወልኩት። ቤተሰብ ናቸው እንድደውልሽ ላደርግ ወይም የበለጠ ከሷ ትረጂ።
እሺ ቤተሰብ። እሺ
አ፣ ቤት- እሺ መሬት ቤተሰብ አገናኘን።
እሺ